ሄሎ ሄሎ አቤት።
ሰላም ከቺፕቺፕ ነበር የምደውልዎት።
እሺ ይቅርታ ሳሙና order እያደረጉ ነበረ?
ሳሙና ሳይሆን እ፣ wipes ነው። ABC wipes።
Okay wipes ነው።
አ
እ፣ እሺ ፋ- እ፣ ፍጹም የሚባል ገብቶ ነበር ሰው group ላይ
ፍጹም የሚባል እ፣ ያውቁታል?
እየደረሰ አላውቀውም፣ አያውቁትም?
አላውቀውም።
Okay በቃ የፍጹምም የ delivery ስለቆረጠበት ይሄኛው fail ያደርግና እም፣ refund ይደረግልዎታል።
መልካም።
ሌላ እንደ አዲስ create ያደርጋሉ።
ይሄኛው refund ልታደርጉልኝ ነው?
አዎ አዎ።
እሺ፣ እሺ፣ እሺ እሺ መልካም እሺ።
እሺ፣ መልካም